Hello ጤና ይስጥልህ።
አሁን ይስጥልን።
ከውዳ vehicle manufacturing ነበር የምደውልልክ።
ኦ ባጃጅ ፈልጌ አዎ ነበር።
ጠይቀክ ነበር አይደል?
አዎ ጠይቄ ነበር።
አዎ።
ስንት ናችሁ እሺ ዋጋችሁ?
የት አካባቢ በኤሌክትሪክ ነክ?
እኔ አሶሳ እ?
አሶሳ አሶሳ።
Okay ወደዛ አካባቢ agent የለንም። ያው እ፣ በዋጋ ከተስማማን እዚህ ነው የምመጣው።
ስንት አዲስ ናችሁ አበባ አሁን ዋጋችሁ?
የሶስት ሰው ሚይዝ ነው አይደል የፈለከው?
አዎ ሶስት ሰው ስድስት መቶ ሀምሳ ሺህ ብር
በዚህኛው ስንት ሰው ቢይዝ ነው ያለው?
ምን
ሌላ ስንት ሰው ቢይዝ ነው ያለው?
እ፣ ስድስት ሰው ሚይዝ አለ
ያቺን ምን ነች?
እ?
እነዛ ስንት አይሰማም ናቸው?
ድምፅክ።
እነዛ ስንት ናቸው?
እሱ ዘጠኝ መቶ ዘጠና ሺህ ብር
እንደዛ ነው።
አዎ
እሺ፣ information ደርሰዋል
አዎ ስላለው ነገር? እሺ አዎ ተጨማሪ information የምሰጥክ ነገር የለም? Hello
እ፣
ተጨማሪ information የምሰጥክ ነገር የለም?
የለም እሺ Thank you።
እሺ መልካም ቀን።